ጤና ይስጥልኝ። የቴስ የበረራ መረጃ ማዕከል
ሰላም እንዴት ነህ?
እግዚአብሔር ይመስገን።
ከዚህ በፊት ደውዬላችሁ ነበርና አንድ ቪዛ የሚሰራ ነበርና ዱባይ
እሺ
እንዴት ታደርግልኛለህ? ምን ያህል ጊዜ
ለ- አሁን ማሰራት ፈልገው ነው።
አዎ ቴሌግራም ይጠቀማሉ። በዚህ በደወሉበት ስልክ አዎ የሚጠቀሙ ከሆነ ፓስፖርቶትን የሚታይ አድርገው ፎቶን እ፣ ፎቶ አንስተው አዎ ፓስፖርቱን ከዛ አዎ።
ደግሞ አንድ ጀርባው ነጭ የሆነ ጉርድ ፎቶ
ጀርባው ነጭ የሆነ ጉርድ ፎቶ አዎ ቴሌግራም ላይ እኔ አሁን ብልክልህ ፎቶና እ ቢሮ ብልክልህ
በአካል እ፣ ይችላሉ።
ምን ያህል ጊዜ ይፈጃል? መጨረስ እ፣ ማክሲመም ሶስት ቀን
maximum ሶስት ቀን። እሺ አዎ እ፣ ዛሬ አርብ ነው። ያው ቅዳሜና እሑድ እሑድ ስለማይሰራ አዎ ቅዳሜ አንድ ሰኞ ሁለት ማክሰኞ ይደርሳል።
እሺ ምን ምን ያስፈልገኛል?
ጉርድ ፎቶ ጀርባው ነጭ የሆነ
እሺ
እና እና ክፍያው?
ፓስፖርት ክፍያ አስራ ስድስት ሺ ሰባት መቶ ሀምሳ ብር ለአንድ ወር
ለአንድ ወር የአንድ ወር አስራ ስድስት ሺ ሰባት መቶ ሀምሳ ብር
ባለፈው ስምንት ሺህ ብላይ ነበር ደውዬ ነበርና ስላልተሳካልኝ ትብዬ
አይ እሱ አሁን የሚሰራው በዚህኛው ዋጋ ነው። ያኔ ዶላር ሳይጨምር በፊት የነበረው ነው።
አዎ ጭማሪ አለው።
አሁን በጣም በእጥፍ ነው የጨመረው።
okay እሺ እሺ፣ በቃ መልስ እደውልልሃለሁ። እንትን አደርጋለሁ። እሺ።
እሺ እሺ።